Hello አቦ withdraw አድርጌ ማታ ምንም ብደውልም ስልክ አይነሳም። በቃ withdraw አዎ፣ ወዴት ነበር ያረከው?
ከቤስት ወደ ቴሌብር
ወደ ቴሌብር ከሆነ እሺ፣ approve መደረግ ኖሮበት ነው። ስንት ብር ነው?
ሁለቴ ነው አንዳንድ ሺህ ብር withdraw ያደረጉ
ወደ ቴሌብር። ይሄ ነው የቤስት ቤት ቁጥር የደወልክበት?
አዎ እሺ፣ ጠብቀኝ። ብስሚላህ እያየሁልህ ነው።
ሀሎ ሀሎ
ሁለት ሺህ አንድ ሺህ አይደል?
አ
ሙሉ ቀን ወደ አዎ።
ዜሮ ዘጠኝ ሰማንያ ዘጠኝ ዘጠና ሀምሳ አንድ ስልሳ ሁለት አ እሺ ያው approve አድርጌልሃለሁ። ትንሽ ደቂቃ ጠብቆ ይገባል። እሺ ወደ ቴሌብር ስለሆነ አይቆይም፣ ይገባል።
እሺ ማ እሺ አመሰግናለሁ።
እናመሰግናለን። እሺ መልካም ቀን። እሺ።